ጤና ይስጥልኝ እስቲ
ሰላም ነው።
ሰላም ነው አለ ትኬት ያደርግልኛል እሺ ይቻላል እሺ
አስራ ሶስት
አስራ ሶስት ሰላሳ አንድ እሺ
ዜሮ
ዜሮ hello
አቤት አዎ ተቆራረጠ ትንሽ አስራ ሶስት ሰላሳ አንድ አስራ ሶስት ሰላሳ አንድ ብላል አዎ ዜሮ ዘጠኝ ዘጠና ሰባት ዜሮ ዘጠኝ ዘጠና ሰባት
አራት ጨዋታ ወጥቷል
ወጥቷል ማለት ነው።
ለአራት ጨዋታ ወድቋል ቀይ ነው የሚያበራ ሌላ- ሌላ ሌላ እንዲያዝልኝ ይቻላል እሺ
እሺ፣ እ፣ አስራ ሶስት ሰላሳ አንድ እሺ
አስራ ሁለት ሰላሳ ስድስት
አዎ ይህም ጨዋታ ለአምስት ጨዋታ ወድቋል ይህም ትኬት
እሺ አመሰግናለሁ።
እሺ እኛም እናመሰግናለን መልካም ምሽት
ይደው ዝጋ ባባ